ሲጮህለት አያነሳም
ሄሎ
ጤና ይስጥልኝ ከአሪፍ ነው የምንደውልዎት ማህሌት እባላለሁ
ማን እንጂ ነበር Afaan Oromoodhaa sabtanii isinii.
afaan omoon asirratti hin jirre
ይሰማውታል ለመያዝ ምን አሉኝ
ኦሮምኛት አታውቂም
እ፣ ኦሮምኛ የሚናገር ሰው አሁን ላይ የለም ጉዳዮችን በአማርኛ ሊያስረዱ ይችላሉ
Hello
አበይ
Hello Hello ይሰማናል
አሪፍ አሪፍ ናችሁ አዎ ነን እናንተ ግን ሌቦች ናቸው እሺ እናንተ ግን ሌቦች ናቸው እ፣ ሻርሙጣሉ እሺ ደንበኛችን ያጋጠመዎትን ጉዳይ ይንገሩ እኮ ምንድን ነው እስካሁን እኮ ብር ያልተመለስም ምን ሆናችሁ ቆይ እስኪ ያስመዘገቡበትን ቁጥር ይንገሩኝ
የ- የሪፖርት አድርጌ ስልክ ቁጥሩ
እሱን ያስመዘገቡበትን ቁጥር zero zero ዘጠኝ አርባ አስራ አንድ አስራ ሁለት ze- zero ዘጠኝ አር- ዜሮ ዘጠኝ አርባ አስራ አንድ አስራ ሁለት እሺ
ዜሮ አንድ መጨረሻው። አዎ ሁል ጊዜው ሪፖርት አድርጌው ነበር እ፣ አንድ ሺህ ብር ማለት ነው። እስካሁን ግን ብር እኮ አልተመለስም። ምን ሆናችሁ ቆይ እስኪ እንዴ አይደብራችሁም እንዴ?
እሺ ደንበኛችን እዚህ ጋር ጉዳዮትን እያየሁልዎት ነው ያለሁትኝ የእርሱ ጉዳይ ከአቢሲኒያ ባንክ ነበር አይደለም እ? እ? አዎ አቢሲኒያ የአቢሲኒያ ባንክ ባንክ ነበር ነው።
ለማስተላለፍ የሞከሩት እኛ አዎ website የአቢሲኒያ ላይ ባንክ deposit አድርጌ ነበር ወደ ኪዩብ ብር ብርቹ አድርጌ ማለት ነው።
እሺ ልክ ነው። ግን እዚህ ጋር እንደሚያሳየን website ኡ ላይ አሃ።
ብሮትን ሊያሳየን ስላልቻለ ከባንክ ከአቢሲኒያ ባንክ okay።
statement አስወጥተው ፎቶውን ይላኩልን እና በዛ ለማስተካከል እንሞክራለን።
አዎ የቴሌግራም ፎቶ ልክላ ይክላለሁ።
ከባንክ ነው statement ኡን የሚያዩ ከባንክ ከአቢሲኒያ ባንክ ሄደው አሀ
ከአቢሲኒያ ባንክ ሄደው statement ያስወጡና እሱን አሃ።
ፎቶ አንስተው ይላኩልን። የባንኩ ማህተም ያለበት ይሁን ሲልኩልን።
እሺ በቃ ነገ ባንክ ሄጄ በቃ ፎቶ ልክላለሁ። ምንም ችግር የለም።
በዛ ለማስተካከል እንሞክራለን። ሌላም ምረዳዎት ነገር አለ ወይም ጥያቄ አለ?
አይ ይሄ- ይሄ ብቻ ነው። አመሰግናለሁ። ይሄ- ይሄ ብቻ ነው።
እሺ ስለደውሉ እናመሰግናለን። መልካም ምሽት ይሆንልዎት።
እሺ፣ መልካም ጊዜ እኔ ማለት ነው።
Maddi shaalu.